ሄሎ ተናስተነ ሰማ የሁለትና ታች ምን ምትሰበክ ደራ ሚቋረጥ ይሰማኝ
ቆራረጠ ነው የሚቀጠቅጠው ላለ ሚሆነው አሁን አሁን
ያኮ አይስ ያኖ ማተማ ይሻለኝ ቆራረጠ ማሳሰብ እሺ ምድረ
የሆነ ፋይፍ ላይ ነበር አው መጥቶ ዘጠና አንድ መቶ
ሞዴል ተሽን ተመልካባት ሞባይል ዲልኝ
ዘንድ ዘንድ ሞዴል መልሼ ሞክር ይላል መልሼ ሞክር ይላል
መጀመሪያ መሳሳት ክልል ሰውን እንትን